መጽሐፈ ጦቢት ምዕራፍ አሰርቱ ወጦቢትሰ አብሁ ለጦብያ ይሁየል መዋዕለ የጦብያ አባት ጦቢት ግን ቀኑን ይቆጥር ነበር። ወሶበ ተፈጸመ መዋዕለ ዕድሜሆሙ የተቃጠሩበት ቀን በተፈጸመ ጊዜ ወኢመፁ እንደ ቀሩ ባየ ጊዜ ይብዬ ዮጊ ተሐፍረኑ ወልድየ ልጄ የሚሰጠው አጥቶ አፍሮ ይሆን አው ይመውት ገባኤል ወይስ ገባኤል ሙቶ ይሆን? አንድም ተሃለፈኑ ይላል ልጄ ሙቶ ይሆን? ወኢረከበ ዘይሁቦ ብሩረ ብሩን የሚሰጠው አላገኘ ይሆን ብሎ ወተከዘ ጥቀ እጅግ አዘነ። ወትቤልዎ ብእሲቱ ሚስቱ እንዲህ አለችው፣ ወልድየሰ ሞተ ወበእንተዝ ጐንደየ ልጄስ ሙቷል፣ ስለዚህ ቀረ አለችው። ወአሐዘት ትብክዮ ታለቅስለት ጀመረች። ወትብዬ እምኢያሕዘነኒ ወልድየ ሶበ አኮ ዘአሕጐልከኒ ብርሃነ አዕይንትየ ወልድየ ብርሃነ አዕይንትየ ሲል ነው። ልጄስ ደህና ከሆነ የብሩስ ጥፋት ባላሳዘነኝም ነበር አለች። ወይቤላ አርምሚ ዝም በይ አላት። ወይ ትተሃለፊ እልፍ እልፍ ብለሽ አትናገሪ። አንድም ወኢትትለሃፊ ይላል አትዘኝ አላት። ወእቱሰ ሕያው እሱስ ደህና ነው። ወትቤሎ ይእቲኒ አርምም አንተኒ እሷም አንተም ዝም በል አለችው። ወይታስተአብደኒ አላዋቂ አታድርገኝ። ወልድየሰ ሞተ ልጄስ ሙቷል። ወተሐውር ኩሎ አሚረ ትብክዮ ውስተ ፍኖት እንተሃበሆረ ታለቅስለት ዘንድ ወደ ሄደበት ጎዳና ሁልጊዜ ትሄድ ነበር። መዓልተ እክለ ኢትበልዕ ቀን እህል አትቀምስም ነበር። ወሌሊተ ኢታረምም እንዘትበክዮ ለጦብያ ወልዳ ለልጇ ለጦብያ ስታለቅስ ሌሊትም ዝም አትልም ነበር። ወእስከ ተፈጸመ አሰርቱ ወረቡዕ ዕለት መዋዕለ በዓል በዓል የሚደረግባቸው አስራ አራቱ ቀን እስኪፈጸም ድረስ ዘአምሃሎ ራጉኤል ከመ ይሁር እስከ አመ ይትፌጸም በዓል ዘመርአ ሰርግ የሚደረግበት ቀን እስኪፈጸም ድረስ እንዳይሄድ ራጉኤል ያማለው። ወእምዝ ተፈጺሞ መዋዕለ በዓል በዓል የሚደረግበት ቀን ከተፈጸመ በኋላ ይቤሎ ጦብያ ለራጉኤል ፈንወኒ እንከሰ ጦብያ ራጉኤልን ከእንግዲህ ወዲህስ ስደደኝ አለው። እስመ አቡየ ወእምየ ቀብጹኒ እናት አባቴ ተስፋ ቆርጠውብኛልና ወኢይስየፈው እንከ ይርአዩኒ ያዩኝ ዘንድ ተስፋ አያደርጉምና ወይቤሎ ሐሙሁ ንበር ሀብየየ አማቱ ራጉኤል ከኔ ጋር ተቀመጥ አለው። ወአነ እልእክ ሀበ አቡከ ከመይንግርዎ ዜናከ ደህንነትህን ይነግሩት ዘንድ ወደ አባትህ እልካለሁ። ወይቤሎ ጦብያ አልቦ ዳይሙ ፈንወኒ ሀበ አቡየ ጦብያም ወደ አባቴ ስደደኝ እንጂ አይሆንም አለው። ወተንስአ ራጉኤል ወውሃቦ ሳራሃ ብእሲቶ ራጉኤልም ተነስቶ ሚስቱን ሳራን ሰጠው። ወመንፈቀ ንዋዮሙ የገንዘባቸውን እኩሌታ ሰብአኒ ወእንስሳሁኒ ሰውንም ከብቱንም ሰጠው። ወባረኮሙ ወይቤሎሙ መረቃቸው፣ እንዲህ አላቸው እግዚአ ሰማይ ያሰኒ ላዕሌክሙ ደቂቅየ ዘእንበለ እሙት ልጆች ሳልሞት ሰማይን የፈጠረ ጌታ በጎ ነገር ያድርግላችሁ። ወይቤላ ለወለቱ አክብሪ ታህማኪ ከእንግዲህ ወዲህስ አማትሽን አክብሪ። እስመ ሚዜ ዘመድኪ ከዛሬ ጀምሮ ዘመድሽ እሱ ነውና ወንህነሰ ንስማ ዜና ሰናየ በላዕሌኪ እኛም በአንቺ ላይ በጎ ወሬ እንስማ ማለት ልጅ ወለደች ሲሉን ሲሉን እንስማ። ወሰአማ ተሰናበታት ወትቤሎ እድና ለጦብያ እድና ጦብያን እንዲህ አለችው፣ አንተ እሁየ ዘአፈቅሮ እግዚአ ሰማይ ይሰርህከ አንተ ወንድሜ የምወደው ሰማይን የፈጠረ ጌታ ጎዳናውን ያቅናልህ። ወይሃብከ ወልደ ምነሳራ ወለትየ እርአይ ለከ ከልጄ ከሳራ ወንድ ልጅ ተወልዶ አይ ዘንድ ልጅ ይስጥህ። ከመእትፈሳህ በቅድመ እግዚአብሔር በእግዚአብሔር ዘንድ ደስ ይለኝ ዘንድ ወናሁ አማህፀንኩከ ወለትየ ማህፀንተ ኢታይዝና እነሆ ልጄን አደራ ሰጥችሃለሁ እንዳታሳዝናት፣ በእሷ ላይ ሌላ አታግባ። ወእምድህረዝ ሆረ ጦብያ ከዚህ በኋላ ጦብያ ወደ ሀገሩ ሄደ። ወባረኮ ለእግዚአብሔር እግዚአብሔርን አመሰገነው። እስመሰራሃ ፍኖቶ ጎዳናውን አቅንቶለታልና። ወባረክዎ ራጉኤል ወእድና ብእሲቱ ራጉኤልና እድናም አመሰገኑት። ወሆሩ ወቀርቡ ሀበ ነነዌ ሂደው ወደ ነነዌ ቀረቡ።